ጤና ይስጥልኝ ሁሉ ስፖርት ነው ባክ የሚደርደው ጤና ይስጥልኝ።
አብሮ ይስጥልን።
ማነው ሁሉ ስፖርት ከዚህ በፊት register አድርጌው ነበረ።
እሺ password ም አድርጌ አሁን ከትናንት ወዲያ ጀምሮ login ስለው እም፣ password ኡ ትክክል ይሆንና invalid username ምናምን ይለኛል።
እስቲ የሚሉትን screenshot ያድርጉና በቴሌግራም ይላኩልን።
ቴሌግራም በየትኛው ነው ያለው?
ቁጥር የያዙ ዜሮ ዘጠኝ ሰባ ስምንት
አንዴ ዜሮ ዘጠኝ ሰባ ስምንት ስምንት አስራ ስድስት አስራ ስድስት ሰላሳ ዜሮ ስድስት ዜሮ ስድስት አዎ
በቃ ወዲያው መልስ ያገኛል። አ?
አ- እናሳ- እናስተላልፍሎትና ስናገኝ መልሱን እናሳውቆታለን።
እሺ፣ እሺ፣ thank you።